ጤና
hello ወይ ሰላም ጤና ይስጥልኝ።
አለን እም፣ ከእናንተ ድርጅት agent ነት ለመውሰድ ምን እንደሚያስፈልግ ለመጠየቅ ነበር።
የት ነው?
ክፍለ ሀገር ባሌ ሮቤ።
ባሌ ሮቤ።
አ
እሺ deposit የምታደርገው ሰላሳ አምስት ሺህ ብር ይኖራል።
እ?
deposit ታደርጋለህ በ cash ሰላሳ አምስት ሺህ በቼክ ማድረግ ትችላለህ። ምንድን ነው የምታጫውተው?
እ፣ ኳሱን የፈለግኩት ኳስ።
ኳሱን አ እሺ ክፍፍሉ ደግሞ ሰላሳ አምስት ስልሳ አምስት ነው። ስልሳ አምስት ለድርጅቱ ነው። ሰላሳ አምስት percent ለአንተ ነው።
አ፣ ክፍፍሉ ቼክ ማለት የሚሆነው በየሳምንቱ ነው።
እሺ፣ ቼክ ማለት ይችላል።
እ
በደረቅ ቼክ ይቻላል ማስያዣ።
አዎ
እሺ
እንደዛም ትችላለህ። ከዛ ሙሉ እቃው የምታሟለው አንተ ነህ። ከኛ አዎ፣ አይ- የምትወስደው system ኡ ነው።
አይ አሉኝ ሶስት shop አለኝ እና ኳሱን ለ- ለመክፈት ፈልጌ ነው።
okay እዚህ የቤስት ቤት አለ።
እ? አ ቤስት ቤት ላይ okay። እሺ ቤስ- ቤስ- ቤት አይደለም ኳሱን አዎ፣ ኳሱን ከእናንተ ጋር ለማድረግ ፈልጌ ነው።
እሺ እሺ ትችላለህ።
እ፣ እ፣ እና እንዴት ነው የማገኛችሁ እናንተ?
እኛ አዲስ አበባ ነው ያለነው። መላክ ትችላለህ። ውክልና ላለ ሰው ቼክ ከሆነ cash ከሆነ እዛ ሆነ መላክ ትችላለህ። ሰላሳ አምስት ሺህ ቼኩንም መላክ ይችላሉ።